አቤት። ሄሎ
ሄሎ ሄሎ።
ሄሎ፣ ሰላም ጤና ይስጥልኝ።
አቤት አብሮሽ እ, እንደምን እንደምን አረፈዱ? ዮናስ እባላለሁ ከ STEM project ነበር የምደውለው። እ, ፌስቡክ ላይ ስልክ ቁጥሮትን አስቀምጠውልን ነበረ እ፣ ከ computer programming ለልጆች interested ሆነው እ፣ ስልክ ቁጥር አስቀምጠውልን ነበር እንድንደውልልዎ ስልክ ቁጥር አስቀምጠውልን ነበረ ፌስቡክ ላይ እ፣ ከ STEM project ነው የምደውለው።
Okay አ አ እ፣ ስሞትም አልበል ይቅርታ፣ በሽር በሽር ነው አይደለ?
አ
በሽር እሺ፣ የተወሰነ information ልስጦት ስለ STEM for Kids
ምን አልከኝ?
ስለ STEM for Kids የተወሰነ information ልስጦት።
አንዴ ትንሽ ቆይቼ ልደውልህ። ትንሽ ስራ
Okay እሺ፣ እኔ መልሼ እደውላለሁ፣ ችግር የለም።